ሰላም ማናችን ይቅርታ
ሀሴት
አሀ ያንቺን ስም ነው የጠፋብኝ። እሺ ሀሴት ይኸውልሽ ሰባ አንድ ስልሳ ዘጠኝ እሺ
እኔ ሌላ order ይዣለኝ ሰባ አንድ ሰላሳ ሰባት እዚህ አድርጋ አድርጊው ሰባ አንድ ስልሳ ዘጠኝ ሰባ አንድ ሰባ ሰባት አይ ለ dispatch ልንገራቸው እኛ order ማስገባት ትተናል።
ንገሪ ንገሪ ንገሪ ንገሪ ቶሎ ብለሽ ንገሪ ንገሪ ንገሪ ቆይ እዚሁ ጠብቀኝ።
ቶሎ በይ። አታ ሌላ ኮንዶሚኒየም ነበር ካንዱ ተረከብዬ ወላይ እኔ ጨምሬበት ነው ጆሮዬ ላይ የሚጮኸው የሚጮኸው።
ኡሁ። ቀስ በቀስ በቃ መ- መብታችሁን እየገፈፏችሁ ነው አቴ በምን
በቃ እንዲህ አንድ አት- አትችሉም እየተባላችሁ በቃ እ በፊትም እኮ መብታችን አልነበረም። አረ ሰባ አንድ ሰባ ሰባት ነው ያልከው ሁለተኛው አብዲ አይ አይ ሰባት ስልሳ ዘጠኝ እሱን ነው እዚያ አድርጋ የምታደርጊ ስ- ከስልሳ ዘጠኙ ውጪ
ከስልሳ ዘጠኝ ውጪ ሰላሳ ሰባት
ሰባ አንድ ሰላሳ ሰባት
አዎ
እና አብዲ በፊትም መብት አልነበረንም። በፍልም በራስ- ነበር እክ ነበረ እሺ anyway አሁን እንትን ተይ ችግር የለም
አረጋጭቀንም ነው
እኔ ለአንቺ ብቻ የምትጨቀጨቀው አይበቃኝም እንዴ
የምር
ወይ አትችሉ እናንተን ራሳችሁ እያልኳቸው ታውቃቸው የለ አንተ ደግሞ ያው ዘጠና አምስት እንተና ስለሚያዘው ወይኔ ሁለቱን ይዘህ ቢሆን ነበረ ነበር ኧረ ሀሴት አደርሽ
ወጥቷል። የቢጄ እሱ አብዲ
አረ ወይኔ እሺ አንተ ነው ይመጣል